Hello Hello ጤና ይስጥልኝ።
ቴሌ ብር እንትን በደይ ለማስገባት ፈልጌ ነበር። ወደ አንቺ ላክልሽ እና በቴሌ ብር ቁጥር ሰጥሽ ታስገቢልኛለሽ?
ምን አልከኝ?
ወደ አንቺ account ወይም ቴሌ ብርሽ ልላክልሽ እና የእኔ account ላይ deposit አድርጊልኝ።
አይ እንደሱ ማድረግ አልችልም።
እ?
እንደሱ ማድረግ አልችልም። ራስህ ነው ማድረግ የምችለው።
በሰው ቴሌ ብር ወደ እኔ ቴሌ ብር መ- ወደ እኔ
እኮ እዛው አካባቢ Banking ላይ እንትን ወደ እናንተ ማስገባት አልቻልም።
እኮ ቴሌብር የለህም? ወይ CBE እ?
ቴሌብር የለህም?
እም።
እ?
አዎ
አይ እንደሱ ማድረግ አልችልም።